hello ጤና ይስጥልኝ።
ጤና ይስጥልኝ አብሮ ይስጥልን።
አለን። በቀደም መኮረኒ አዘን ነበርና እሺ
ያው እንትን out of stock እያለን አልጨረስነውም process ኡን። ያው ቆየ በጣም ብሩም ተመላሽ አልሆነልን አልሆነልንም refund አልተደረገልዎትም?
አልተደረገም። አዎ
እሺ አንዴ ጠብቁኝ። መኮረኒ ነው አይደል ያሉኝ?
አዎ
እ text አልደረሰዎትም?
ምንም አልደረሰኝም።
ለ- ያው እ fail ሲያደርግ ለእያንዳንዳችሁ ነው የሚመለሰው ለአለምና ለዮርዳን ዮርዳኖስ ይቻላል ይቻላል።
እሺ እ refund ከተደረገ እ ቴሌግራም ላይ እ እልክልዎታለሁ receipt ኡን
እሺ ካልተደረገ ከተደረገ refund እናደርጋለን ዛሬ በቃ እሺ ውዴ እሺ።
አልገባልኝም። እሺ እሺ ቴሌግራም ላይ እልክልዎታለሁ እሺ እሺ እሺ እሺ መልካም ቀን